ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ፋሲካ tutor
አዎ ከ We Plus Solution ድርጅት ነው የምደውለው።
okay We Plus Solution Provider የሚል application ኣችን ላይ አገልግሎት ለመስጠት ተመዝግበው ነበር።
እም፣ አሁን ላይ አዎ።
አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ እንዲሁም ከደንበኞቹ ጋር መገናኘት እንደሚችሉ ልንነግርሽ ነው የደወልነው።
እሺ እ, አመሰግናለሁ።
ከዛ በተጨማሪ We Plus Solution User የሚል application አለ። እሱን አውርደሽ የምትሰጫቸውን አገልግሎት መመልከት ትችያለሽ። እ፣ በተጨማሪም ከአርባ አራት በላይ የተለያዩ አገልግሎቶች የትራንስፖርት እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦችን የያዘ ነው መተግበሪያው። እሱ ላይ በመግባት መጠቀም መገልገል ትችያለሽ።
እሺ እሺ፣ አመሰግናለሁ።
እናመሰግናለን። መልካም የስራ ቀን ይሆናልሽ።
አሜን ለሁላችሁ።
አሜን።